ሰለመች ምን እያለች እንዴ? የተቆረጠባቸው ሰዎች እንኳን ኮምፕሌን አላቀረቡም። ሌላ ሮዴ ወይ
አቤት ይሄ የቅድም የነገርከኝ ማለት ነው። ሁለቱም አገኘሃቸው ከስተመሮቹ ምናምን ሁለቱም አገኘሃቸው?
ኧረ አላገኘኋቸውም።
እሺ ይሄኛው የኬፍ ሳ ደውዬላታለሁ። ሰዋል ደውያታለሁ።
አንድ hello።
ይሄ የቦት በርገሩ ግን ማለት ነው customer ኡ ስልክ እያነሳ አይደለም።
እና እኔ ምን ላድርገው? ሄጄ ስልኩን ላስተካክልለት በ location ሄጄ
ምን አደርግላለሁ? በቃ ይሄ
ማርሽማ ሄሎ ትመልሰዋለሁ እኔ።
አረ በደንብ አረ እንዲያነሳ አርጉት። እዛው ቆም ያለው
እንዴ እንዴት እናድርገው ማሬ? እንዴ በግድ እኮ ነው። ከዚህ በላይ እንዴ ሞከርን፣ አስር ደቂቃ ታገስ።
ከቦስ የሚያክል ቤት አዞ ካንስል። አረ አይነፋም። አረ ምን አይነፋም።
እንግዲህ ቦዝዬ ምን ታደርገዋለህ? ቦዝዬ አባቴ እያልክ ትመልሰዋለህ።
ምንም አባት ምናምን የለውም። ባርቢኪው አለ እኔ barbecue አለ ቢያንስ ሶስቷን እንኳን ሰርቀሃል ነው ሳይጠፋ ነገር ሶስት ደግሞ እዛ ሂጄ ኧረ ብርድ መቶኛል ብዬ አንዱን እንኳን እቀበላለሁ። አይገርምሽ?
ያርግልህ ያርግልህ። ደስ ይበል።
አሜን አሜን አልማ አሜን።
አሮን ይሄ ባያረግስ ያንን- ችብስ ችብሱን እና ስጋው ይበላል።
እሺ አሮን አሁን አታስለፍልፈኝ። በልቻው ኧረ እኔ text አደርግለታለሁ ለ customer ኡ
እሺ፣ ግን እንደምንም ሞክር። ካገኘኸው አድርስለት፣ ግን አሳውቀኝ። እሺ፣ አግኝቼዋለሁ ብለህ እሺ እሺ እኔ ነው እሺ አባቴ፣ እሺ ቻው